Hello
Hello.
Hello Aló, hablando.
ጤና ይስጥልኝ ሀሚድረኝ ምን ልርዳ
የአስመዝግ ያውቁት እንትን ኦፊስ ላይ ይቅርታ ነበረ።
ድምፅህ ርቆኛል ትንሽ ያስመዘገብኩት ኦፊስ ላይ ነበረ። ቤት-
ድምፅህ ርቆኛል አሁንም ያስ- ያስመዘገብኩት ኦፊስ ላይ ነበረ ስልኬን ኦፊ- እ፣ ቤት ላይ ማለት ነው።
ኦኬ Okay እሺ እና እ፣ ሳምንታዊ ሪፖርት cash out ይኖረዋል።
ማለት ሳምንታዊ ሪፖርት ሳምንት ብቆርጥ ሳምንታዊ ብቆርጥ የሆነ cash out በየቀኑ ይኖራል። cash out
ይቅርታ ማን ልበል
bet ቤት አለ።
Best Bet ነው ስምህም ማን ልበል
አይ ደንበኛችን ነኝ ምቆ- ልቆርጥ ብዬ ማለት ነው
እሺ እና ትኬት ልቆርጥ ብዬ በኦንላይን ልቆርጥ ብዬ አ አ cash out ይኖረዋል cash out እንጂ ይኖረዋል cash out አ አለው አለው በ office ላይ ቢመዘ- የተመዘገበ ስልክ ነው ይቻላል cash out ም ይኖረዋል አ?
አዎ ችግር የለውም በስልክ ግን ትጠቀማለህ አረ እህ እህ።
በስልክ ትጠቀማለህ አዎ ት- አለ ትችላለህ አለው cash out ም አለው live cash out ም አለው እሺ።
እሺ።
ያ- ያሳየዋል አ? እዛው ላይ ነው የሚያሳየው አዎ እና ጨዋታ ሲራዘም ምናምን እንትን አይልም እ፣ ምን?
cash out available አይሆንም or ይራዘም።
settle settle እስኪደረግ ማለት ነው አዎ ምክንያቱም ሀያ አራት ሰዓት post በኋላ pon- ግን ይሆናል ማለት ነው።
አዎ ትክክል አዎ።
አዎ፣ ሳምንታዊ ላደርግ ኑሬ ካለው በቃ እሺ እሺ እሺ አመሰግናለሁ እሺ መልካም